Similar to? ሄሎ
ጤና ይስጥልኝ።
አይሰማም?
ይሰማ ይሰማል። ጤና ይስጥልኝ።
ያው ይስጥልኝ ጉዳይ ነው የደወሉትም ልርዳው።
አፑን አውርጄ ነበረ እና ወደ እንትን አለኝ ሄሎ አካውንት ይሰማል ማውራት ሄሎ Hello
እሺ፣ የተሰማኝ ነው። እርሱ አይሰማውትም?
አሁን ይሰማኛል። እ፣ እንትን app ኡን አውርጄ እ፣ ወደዚህ ቁጥር እንትን
አሁን በደወሉት ስልክ ነው የተመዘገቡት?
አ አ
እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ
ቸሩ ጥላሁን አይደለም?
አ
እሺ፣ መስራት የሚችሉት የስራ ዘርፍ
እ፣ ገና እዛ ላይ አልሞላሁም። ምርጫ አዎ፣ ምናምን እኮ ነገር ስላልሞሉ ነው ስላልሞሉ ነው የጠየኩት።
እኳ በዚህ ነው እንትን የምለው ወይስ
አይ ለእኔ ነው የሚነግሩኝ መስራት የሚችሉትን የስራ ዘርፍ ሙሉ መረጃ ይንገሩኝ ለእኔ።
እሺ እንትን accounting ነው።
እሺ በሙያዊ ምን ያህል ጊዜ ልምድ አለዎት?
ልምድ የለኝም።
እሺ ስለ ጉዳይ መለኬት እንደሰማ ያስታውሳሉ?
እ፣ እንትን ላይ ቲክቶክ ላይ ይሁን እስቲ እርግጠኛ አይደለሁም። ዩቲዩብ ላይ ዩቲዩብ ላይ አ፣ ዩቲዩብ ላይ ነው።
እሺ ሙሉ መረጃዎትን ተቀብያለሁ። ወደ ስራ ገበያ ለመግባት እ፣ አንድ እ።
ቀን ወደ ቢሮ መምጣትና orientation መውሰድ ስላለበው ቀጠሮ ለማስያዝ እ።
እንደውልዎታለን። በተጨማሪም የተለያዩ የስራ ዘርፎች እ፣ post የምናደርግበት ቴሌግራም channel ና channel ኡ እንዲቀላቀሉ link እልክላለሁ።
እኳ እና ስራ እንትን መምረጥ እችላለሁ።
እዛ ላይ እርስዎ መሙላት ይችላሉ።
አ፣ ያው ቴሌግራሙ ቢሮ አሁን አገልግሎት እንዳልኩት እ፣ እ፣
ቢሮአችን ሲመጡ ነውና አሁን ቀጠ- ቀጠሮ ለማስያዝ እንደውልዎታለን። ሙሉ መረጃዎትን ስለተቀበልን አ፣ ቀጠሩን ለማስያዝ እንደውልሎታለን። ይጠብቁ በትዕግስት።
እሺ እሺ፣ አመሰግናለሁ።
እሺ፣ መልካም ቀን።